ሄሎ ሄሎ
ሄሎ፣ አቤት፣ አይሰማም እንዴ?
ይሰማል እ
ቤት ቤት ላይ እሺ፣
ገንዘብ
ምን አድርጌ
ገንዘብ ቴሌብር ላይ transfer አድርጌ እንዲ አለኝ።
እሺ፣ አሁን የደወልክበት ነው የቤት ስሬት ቁጥር?
አይደለም እሺ፣ ንገረኝ። ዜሮ ዘጠኝ ዜሮ አስራ አምስት አስራ አምስት
አስራ አምስት አስራ አምስት
አርባ ሰባት አርባ ሰባት
ሀምሳ ሁለት ሀምሳ ሁለት እሺ። ስንት ብር ነው እ
አንድ ሺህ
እሺ ገብቶልሃል? እሺ check አድርገው።
እሺ እሺ እሺ መልካም